መቼ ነው እንዲያው መቼ ነው ላንቺ ምትኖሬው መቼ ነው እንዲያው መቼ ነው መቼ ነው ስለኔ መጨነቅ የማትሰለቼው መቼ ነው እንዲያው መቼ ነው መቼ ነው ላንቺ የምትኖሪው መውደድሽ ባይከፋም የኔ ቆንጆ ማፍቀርሽን ባልጠላም ሰው እንዲህ ከራሱ የኔ ፍቅር ለሌላ ያደላ ፍቅርን እኔን ብለሽ የኔ ቆንጆ አንቻሉሽው የለም እስኪ ላንቺ ልኑር የኔን ትቼ ላግዝሽ ግድ የለም እንጂ አንቺን ውለታ የማልከፍለው ከአቅሜ በላይ ነው ሕይወቴን ያላንቺ ደሞ ሳስበው ፍጹም ባዶ ነው። መቼ ነው መቼ ነው እንዲያው መቼ ነው መቼ ነው መቼ ነው ላንቺ የምትኖሪው መቼ ነው መቼ ነው እንዲያው መቼ ነው መቼ ነው መቼ ነው ላንቺ የምኖረው መቼ ነው እንዲያው መቼ ነው ላንቺ ምትኖሬው መቼ ነው እንዲያው መቼ ነው መቼ ነው ስለ እኔ መጨነቅ የማትሰለቼው መቼ ነው እንዲያው መቼ ነው መቼ ነው ላንቺ የምትኖሪው ለእኔ አንቺ በብዙ ከማውቃቸው ሁሉ ትለያለሽ የእውነት ተምሳሌት ማጣፈጫ የሕይወት ቅመም ነሽ እድሜ ላንቺ ልበል ይኸው ዛሬ የፍቅር ጥጉን ራስን አሳልፎ እስከ መስጠት አየው መሆኑን እኔ አንቺን ውለታች የማልከፍለው ከአቅሜ በላይ ነው። ሕይወቴን ያላንቺ ደሞ ሳስበው ፍጹም ባዶ ነው። መቼ ነው መቼ ነው እንዲያው መቼ ነው መቼ ነው መቼ ነው ላንቺ የምትኖሪው መቼ ነው መቼ ነው እንዲያው መቼ ነው መቼ ነው መቼ ነው ላንቺ የምኖረው እኔ አንቺን ውለታች የማልከፍለው ከአቅሜ በላይ ነው። ሕይወቴን ያላንቺ ደሞ ሳስበው ፍጹም ባዶ ነው። መቼ ነው መቼ ነው እንዲያው መቼ ነው መቼ ነው መቼ ነው ላንቺ የምትኖሪው መቼ ነው